ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው?
ብር confirm ሄሎ ሄሎ ሄሎ
ምን ልርዳው?
ብሩ confirm ነው ይሄ ብር እሺ የመቼ ነው?
አሁን ዛሬ ነው በስልክ ቁጥር ነው?
አዎ ያው
እሺ ስንት ብር ነው?
አስራ ሁለት ሺህ
ስንት አሉ?
አስራ ሁለት ሺህ እሺ አንዴ መስመር ላይ ጠብቁኝ።
እሺ
ሄሎ አቤት እሺ ወደ ዜሮ ዘጠኝ ሰላሳ አርባ ዘጠኝ ስልሳ ሰባት ሰማንያ አንድ ነው የሚልኩት።
አዎ
እሺ አሁን ገብቶሎታል check ያድርጉ።
እሺ እሺ መልካም ቀን።
በጣም አመሰግናለሁ